ሄሎ ሄሎ፣ እንዴት ነህ?
hello ሰላም ነው?
እንዴት ነህ?
ሄሎ ኃይሌ ነኝ።
እም እንትን እሺ።
የቤተ መንግስቱን ጉዳይ መኪና ፈልጋችሁልና ማንን ነው contact የምናደርገው? ሞተረኛውንም ጭምር
እ፣ ተሾመ የሚባል አለ?
ተሾመ ስልክ ቁጥሩ አዎ፣ ቆይ ልክልሃለሁ።
ስልኬ ስለዘጋብኝ ነው። ላይሜል ላክላት።
እሺ እሺ መናግረኳል አይደል? ኦልሬዲ የእኛን ትእዛዝ መሰለኝ። ቆይ እስኪ ደብዳቤ ትናንት ሲጻፍ አይቻልም።
እባክህ መ- ከመጀመሪያው ነው የሚያስፈልጋቸው መኪና።
ከእሁድ ቅዳሜም የተወሰነ ይኖራል። ከቅዳሜ ጀምሮ ስታንድ ባይ እንዲሆን በቃ ቼክ አደርጋለሁ። እሺ በቃ ኮንታክት ፐርሰኑን ምኑን ምኑን። እሺ መለውዬ እሺ